ወይ ጤና ይስጥልኝ ከቢጂአይ ነበር ምደውለው እሺ አሁን ደውለውልኝ ነበረ
እሺ እሺ አዎ ልክ ደውዬ ነው አዎ የቤቶትን ስም ይነግሩኛል
የቤቱትን የማስታወቂያ ስም አዎ ገና እንትን አላልንም አላወጣንለት አልወጣለትም ማ- አዎ ማን አዲስ ብዬ ነው
ማን ብዬ ልመዝግብልዎት አዲስ ልበለው
አዎ አዲስ አዲስ ትይዋለሽ ወይስ አዎ
እ፣ ስም ቢ- ስም ቢሰጡኝ እ፣ ጥሩ ነበረ
ስም ያስፈልጋል
አ
እሺ እሺ በቃ አዲስ ብዬ አስተላልፍልዎታለሁ በቃ እንትን ማለት ትችያለሽ ዳኬና በይው፣ ዳኬና እግር ውሰጂ ዳኬና ዳኬና ዳኬና የ የና ዳኬየና እሺ ዳኬና እግር ውሰጂ
እሺ እሺ እናመሰግናለን መልካም እሺ